እኔ እኮ በድምፄ እንዴት እንደሚያውቀኝ ነው ወይ?
Hello Hello፣ ሰላም ጤና ይስጥልን።
ደህና ከችፕችፕ ነበረ የምደውልሎት። አዲስ አለም ነው አ ዛሬ ያልመጣለው product አለ።
እኔ ዛሬ ገቢ አይደለሁም እኮ ሰኞ ብያቸዋለሁ እኮ አናናስ ነበረ እሺ አናናስ ነበረ የተመለሰ እንትን ያልበሰለና ትንንሽ ነው ብዬ እንትን ያልኩት እ ሰኞ ይመጣል አሉኝ።
ሰው ሰኞ ነው የሚቀበሉት።
ሰኞ አዎ ነገ
የት አካባቢ ይምጣሉት? እሺ እ እ የት አካባቢ ይምጣሉት?
ቴሌ ስድስት ኪሎ ቴሌ ስድስት ኪሎ ቴሌ።
አ አብይም አለ ቀይ ስር እሱም አዞ ነበረ እሱም አልተቀበለም።
Okay በአዲስ አለም ያልመጣ ያሉኝ ምንድነው? pineapple ነው።
አዎ አዎ
አጠቃላይ አስር ኪሎ pineapple።
ስር አዎ አዎ እሺ ይመጣሉታል። መልካም እ
ኦኬ እ እ